Linaendelea hili spoti na mwaka mlodo
እንትን ምን ስፖርት ነው አይደል?
አዎ ልክ ኖት።
አዎ እንትን እ፣ ትኬቱን ቆርጬ ደርሶብኝ ነበር። አሁን ግን ዊድሮው ለማድረግ ተዘግተዋል። እስካሁን አራት ቀን ምናምን አድርጓል።
ይሄኛው ስልኮት ነው አሁን የደወሉበት አሁን የደወሉበት የስልክ ነው።
አዎ እሺ፣ መልሰን እንደውልሎታለን።
እሺ።
ሌላ እንትኖችን እያመቻቸን ስለሆነ እንደውልሎታለን።
አዎ፣ እና እኔ ደንበኛ ነኝ። ከሁሉ ስፖርት ሁሌ ነው የምጫወተው።
እሺ እንደውላለን።
አሁን ተሳክቶልኝ ግን ለማውጣት ብሩን ምንም አልቻልኩም።
እሺ እንደውላለን።
እሺ እሺ